እታለ እንዴት አደርሽ?
እንዴት ነሽ? ስልካችሁ ታሰራላችሁ?
ስልኬን ቢቢልሽ እህት እንዳትብይ ነው። አ- ምን ለምን?
ይሰራል? ይኸው ምን?
ይቆራ አሁን ደመደና ነው ይቆራርጣ።
አሁን ምን ይላል እኮ አዎ፣ ምን ነው ስልክሽ ዛሬ ስልክ አይገባም?
አልገባማ።
እውነት አዎ ነው። ስብሰባ አላችሁ እንዴ ዛሬ?
እ ስብሰባ አለ?
አዎ አላችሁ?
ስብሰባ አለ ዛሬ። አዎ አዩ እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን። እሙዬ ሰላም ነኝ። ደህና ነኝ።
ጤናችሁን ደህና ናችሁ?
እ ደህና ነሽ?
ቤት ሰላም ነኝ። ሳልም እግዚአብሔር ይመስገን ሰላም ነኝ። ቤት ደህና ናችሁ?
ደህና ነው እግዚአብሔር ይመስገን። ሰላም ነው።
አዩ በቃ ከቤተ ክርስቲያን እየተመለስኩ እሺ ታዲያ እሺ።